hello ወዬ ሰላም ብሩክ ወዬ ከ ChipChip ነበር የምደውልሎት።
እሺ pineapple order አድርገው አልመጣልዎትም ነበር አይደለ?
አልመጣም እንዴ እም?
እ፣ አልመጣም እኔ እንጃ መጥቶልዎታል?
አላየሁትም እስኪ check አድርገው ወይ ይነግሩኛል።
እ፣ እሺ እኔ ቤት ስላልነበርኩኝ እስኪ የተቀበሉትን ልጠይቃቸው check ያድርጉና ወይ ይደውሉልኝ ወይ መስመር ላይ ልጠብቀውት።
ቆይ ደውዬ ልጠይቃቸው እሺ አንዴ እደውልልሻለሁ እሺ እሺ